hello ጤና
hello እናት፣ hello አቤት አሁን ደውዬ ነበረ እና ላክ ያላችሁኝ ልኬ ጨርሼ ነበር። ቁጥርና ልኬ ነበረ። deposit አድርጌ አልገባም ነበር።
ስንት ብር ነው?
ሁለት መቶ
okay ለቻፓ አሳውቅልሃለሁ። እሺ እነሱ ናቸው በእነሱ side ነው የሚስተካከለው፣ በእኛ side አይደለም። እና የእነሱ ምላሽ እየጠበቅኩ ነው። እንደመለሱልኝ ቴሌግራም ላይ እጽፍልሃለሁ፣ አሳውቅልሃለሁ።
ምን ያህል ጊዜ ይፈጃል?
እነሱ እንደጨረሱት ነው የእነሱ መልስ ነው የምጠብቀው። ልክ እንደጨረሱ ይገባልሃል።
እኮ ዛሬ ይገባለሁ ወይስ አዎ ማለት ባስገቡ ሰዓት ነው። ስልካቸውን ልስጥህ፣ አንተም contact ማድረግ ትችላለህ።
okay፣ ስልካቸውን ትሰጪኛለሽ?
እሺ ዜሮ ዘጠኝ ስልሳ
እ ስ- ቆይ ምን ላይ ልጻፈው? ስልሳ እሺ፣
ሰባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት አርባ